ሰላም ጤና ይስጥልኝ ቤተሰቤት ጤናችንን ከአዳማ አስራ ስድስት ነበር የምደውለው።
እሺ
አዲስ game ተጨምሯል እንዴ system ላይ እ? እ?
አዲስ game ተጨምሯል?
አይ
አይ ሌላ የተጨማሪ የመጣ ነገር ስላለ ነው ኮምፒውተር ላይ
ምኑ display ዩ ላይ ነው
አዎ እዚህ እኛ ኮምፒውተራችን ላይ ሁለት ቲቪው ላይ ነው ወይስ ኮምፒውተሩ ላይ ኮምፒውተሩ ላይ
እቺ አዳማ አስራ ስድስት ነው ያልሽኝ አዎ
ተስፋ አዳማ አስራ ስድስት game ጨምሮብናል game game ጨምሮብናል እሺ check እናደርገዋለን
okay እሺ ካርዱ እሺ አንዴ እሺ እሺ